በተቀደሰችው በተባረከችው በፋሲካ ዕለት በተቀደሰችው በተባረከችው በፋሲካ ዕለት ሞትን በሞት ሽሮ ከሲኦል ላዳነን ከሲኦል ላዳነን ላዳነን እንዘምርለት ሞትን በሞት ሽሮ ከሲኦል ላዳነን ከሲኦል ላዳነን ላዳነን እንዘምርለት